ሄሎ ሄሎ ጤና ይስጥልኝ አለን ከቺፕ ነበር የምንደውልሎት እሺ ዛሬ የሚመጣ order ነበሩት እና driver እየደወለ ነበር ስልክ እያነሱለት አይደለም አይ እኔ driver ኡ ነኝ ያኔን ስልክ ነው የላኩልሽ እሺ ለምንድን ነው ይላክልኝ አንተን እን- እንዲደውልልኝ ነው አርጊልኝ እኮ ያልኩሽ ማን ነው የሚደውልልህ
እሱ ሀፍቶም ማን ነው ሀፍቶም ሀፍቶም እኮ ስልኩን አልሰራ ብሎኝ ነው
እኮ ስልኩን እኮ የሀፍቶምን ልኬልሽ ነበረ።
እኮ ስልክ እኮ አላክልኝም የሀፍቶምን ቅድም ልኬላችሁ ነበር እሺ ደሚል ካሉ ችግር የለም እሺ እሺ ላክልኝ እሺ